hello ጤና ይስጥልኝ።
አብሮ ይስጥልኝ።
ሄሎ hello hello፣
አይሰሙ ይሰማኛል?
ከኢትዮ መቶ ሰላሳ ነበር የምደውልልህ።
እሺ፣
መልዕክት አልገባለሁትም።
ማለት አይቻለሁ።
እሺ የ- የሀያ ሺህ ብር አሸናፊ ነው።
እሺ፣ አመሰግናለሁ። እ፣ process ኡን እኮ እኔ ሰኞ ስራ ስለምገባ አዎ እ፣ office እመጣለሁ ብዬ ነው።
እ፣ አሁን በምነግሮት ፈት- መታወቂያና ፎቶ ይልካሉ። ብሩ በቴሌብር account ነው ይገባላል።
አሁን
አዎ
እሺ፣ ማየ መጀመሪያ ይቅርታ ስሞትም አለበት ሮባ ግርማ ነኝ። እ?
ሮባ ግርማ ኬት ነው።
እ፣ ቢሾፍቱ ነው የምኖረው። እዛ እዛው ነው መሰራው። እዛ እናንተ የት አካባቢ ነው መስሪያ ቤቴ?
እሺ ስለዚህ አሁን ምን
እ? ወይ
ፎቶ ስል- ይልካሉ መያዝ ይችላሉ። ይዘርሜ
መታወቂያ ነው አልሽኝ?
መታወቂያና ፎቶ
መታወቂያን ፎቶ አዎ።
እሺ፣ እሺ፣ ልካለሁ።
መያዝ ይችላሉ።
እ፣ አዎ ይዛለሁ። ምን ምን ሊያዝ? እ፣ address ነው አዎ የቴሌግራም user name ኣችን ማለት ነው።
የእናንተን?
አዎ እሺ፣ ንገርኝ እስኪ።
አት
አት
ኢትዮ small letter ኢትዮ
ኢትዮ
መ-
one three o አ ኢትዮ መቶ ሰላሳ at የት- የ keyboard ዎ at አለች አይደለ?
ገብቶኛል።
ከዛ ኢትዮ በ small ብለው መቶ ሰላሳ ምንም gap የለውም እዛ ላይ promo search አታደርጉት ኢትዮ መቶ ሰላሳ promo የሚል ይመጣሉታል። እዛ ላይ መታወቂያዎትንና እ፣ ፎቶችን ይልካሉ።
ፎቶ ነው የምልከው።
ፎቶ የራሱትን ፎቶ ይታዩ ፎቶ እና በስልክ የተነሳ አ- አ- አለ እንትኑ ላይ ራሱ አለ። እ፣ ቴሌ ቴሌ ብር ላይ ራሱ አለ አይደለ? እሱን check ማድረግ ይቻላል።
እኩል ይላኩልን እና ፎቶ እና መታወቂያዎትን መላክ ቴሌግራም ግን አንቺ እንትን ይለኛል እኮ ብዙ ጊዜ እ፣ ምንድን ነው የሚለኝ mutual contact አይደላችሁም ይለኛል። እንደው ይሄ public የሆነ የሆነ እናንተ አዎ አይ public ነው።
እሺ እምቢ አይለኝም። mutual contact ይለኛል ብዙ ጊዜ ስልክ እ?
ሲመጣ ሁሉም ሰው የሚልክበት አሸናፊዎቹ የሚልክበት ስለሆነ እ።
ይመጣል።
ዛሬም ገብታችኋል እናንተ ስራ አዎ፣ ስራ አለ።
ስልክ ጎበዝ ናት። አደን- አድናቂዋ ነኝ። የሆነ አጋጣሚ አግኝቼ ባደንቃት ይለኛል። እ?
account ኡ check ተደርጎ እ፣ ይገባል።
ችግር የለም። እሺ ልክ ነው።
እሺ፣ አመሰግናለሁ።
መታወቂያና ፎቶ ናልሽኝ።
አዎ መታወቂያና ፎቶ እሺ እሺ። national ID ይሆናል አ?
አዎ ይሆናል። ችግር የለም።
እሺ እሺ ማ- አመሰግናለሁ።
እሺ ማየ እሺ